ጤና ይስጥልኝ ዳሞት ሬቲንግ በኩል ልርዳው።
ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን።
ክፍያ አይከፈለንም። የመገጭ የምን ላይ የመገጭ ጎንደር ጎንደር እ
የት ነበር የሰራ?
መገጭ መገድ እ
የምን company እንደሆነ ታውቃለህ?
እ እ
የውሃ ስራዎች ነው የምንድን ነው?
አ አ የውሃ ስራዎች
እሺ የታርጋ ቁጥር ስጠኝ።
ኤ ሰባ ስምንት ሰባት ሰማንያ አምስት
ሰባት ሰማንያ አምስት
ሰባ ስምንት ሰባት ሰማንያ አምስት
እሺ፣ ያለውን check check አድርጌ መልሼ አሳውቅሃለሁ።
እሺ አሳውቂኝ እና ሙደሲር እኮ በቀደም ባለፈው ተደዋውለን ነበር። አሁን ደግሞ ስልክ አያነሳም። ባለፈው ዛሬ ሶስት ቀን ደውዬለት እሺ እ፣ እስኪ እኔ ያለውን ነገር check ላደርግና ላሳውቅ።
check አድርጊልኝና ብትከፍሉን አሪፍ ነው ትዬ እኔ እሺ መልሼ ልደውልልህ ፕራይስ እሺ